ጤና ይስጥልኝ አይሰማም የበኩል
እስቲ ገንዘብ ገብቶልሃል ተመልሶልሃል ይሉኛል እየደወሉ ግን የገባ ነገር የለም።
እሺ ተመልካች ስሞትም አለ በላይ እርስዎ ጀሚል መሀመድ ኢንጎ ማን አሉ?
ጀሚል መሀመድ ጀሚል መሀመድ መስመር ላይ ጠብቁኛል። hello ደንበኞች መስመር ላይ ነው።
አዎ
እሺ ስለጠበቁ እናመሰግናለን።
እ?
መስመር ላይ ስለጠበቁ እናመሰግናለን። ተ- እሺ።
መቼ ነበር የተደወሉልዎት እ፣ ተስተካክሏል ተብሎ ትናንትና ትናንት?
አዎ ደውዬ እንደገና ወደ CBE Birr ም ወደ አርቴ ወደ ኪሪክ ብርም እንዳልገባ ደግሜ ነገርኳቸው። እሺ አሉና እንደገና ደግሞ ደወሉልኝ። ገባ ወይ አልገባም አልኩኝ።
ካሪፍ ፔን የተደወሉልዎት?
አዎ
እሺ ደንበኞች በዚህ ቁጥር ነበር ያስመዘገቡት አይደል?
አዎ ወደ ኪሪክ ብር ነው ገባለን።
እሺ አጣርተን እንደውልልዎታለን።
ሌሎች